ጤና ይስጥልኝ አሊባባ።
ጤና ይስጥልኝ።
አብሮ ይስጥልኝ ነበር።
አሁን ጠይቄያችሁ ነበር። ዘጋች ጓደኛሽ
ኔትወርክ ነው ተዘግቶበት አይደለም አባት፣ ምን አልሽ?
ተዘግቶበት አይደለም ኔትወርኩ ነው።
OK እሺ። ግን በጽሁ ብዙ ደቂቃ ታስጠብቃላችሁ። ከቻለ ከቻልሽ አሁን የምትነግሪኝ ከሆነ ንገሪኝ። በቤት እሺ፣ ቁጥራቸውን ልላክሎት message ላይ message ላይ ልክሎታለሁ። ቁጥራቸውን message ላይ ልላክሎት።
message ላይ አዎ አድራሻ ልላክ።
አድራሻ
አድራሹን እዚህ ጋር አያሳየኝም። ቁጥራቸውን ብቻ ነው ያስቀመጡት። በ message ላድርግሎት።
እሺ እሺ